ሄሎ ጤና ይስጥልን።
አብሮ ይስጥልን።
ባምቢስ ለቡ ቅርንጫፍ ነው።
አዎ ከአሪፍ ነበር የምደውለው።
እሺ፣ ሰላም ነው።
እግዚአብሔር ይመስገን። POS ማሽኑ ላይ transaction እያየን አይደለም እና ምናልባት ያጋጠመው ችግር ካለ ለመጠየቅ ነበር።
ችግር የለም፣ ያጋጠመ ችግር የለም። አልሰራንበትም። ለምን እንትን እያሉ ስለሆነ ምንድን ነው ሁሉም በየራሱ እንትን ስለሚያሰራ እሺ ለዛ ነው።
እሺ፣ ምናልባት እሺ።
ችግር ካጋጠመው ዘጠና ሶስት ዘጠና አምስት ላይ ደውሎ ያሳውቁን።
እሺ፣ እሺ፣ እሺ፣ አመሰግናለሁ። መልካም ቀን ይሁን።